hello ጤና ይስጥልኝ ችፕችፕ
እንደምን ዋላችሁ?
ሰላም አለን። ትናንትና order አድርጌ አልደወላችሁልኝም። ዛሬ ግን OK ስልክ ይነግሩኛል እስቲ በዚህ ስልክ እሺ የመስመር ስለሆነ ያወጣም ይንገሩኝ ዘጠኝ አስራ አንድ እሺ 11 ሀምሳ ሁለት 52 ሰባ ስድስት ዜሮ ስምንት 08 ሰኒ ነው የሚለው አዎ
የሽንኩርት order ነው አዎ
location ውጤት ነው ይቅርታ ይመጣሉት ቸርችል
OK አዎ እሺ እሺ አ፣ driver ኡ ጋር ልደውልና check አድርጌ መልሼ ልደውልዎት እሺ እሺ እሺ thank you